hello ጤና ይስጥልኝ ዶሳ ሬስቶራንት ጤና ይስጥልኝ።
ከአሪፍ ፔ ነው ደውሎት ማሌት እባላለሁ።
እሺ እንዴት ነሽ?
እግዚአብሔር ይመስገን። የእርሱን ስም አልበል።
መልካም
እሺ ደንበኛችን እ የደወልንበት ምክንያት በጣም ለረጅም ጊዜ በ POS ኡ transaction ስላልነበረ እህ፣ አሁን እ በዚህ ሳምንት የእኛ ባለሙያዎች መጥተው እንደሚወስዱት ለመንገር ነው።
እሺ ይውሰዱ።
እሺ ያው ሌላ ጊዜ transaction ይኖራል ብላችሁ ባሰባችሁ ሰዓት ደግሞ መውሰድ ይቻላል።
እሺ እሺ ስለዚህ ያው ቻርጅ አድርጋችሁ check አድርገው ስለሚወስዱት እ እሺ ክፍት ሆኖ እንዲጠብቃቸው።
እሺ
እሺ መልካም ቀን ይሁንልዎት።
እሺ እናቴ።